là, maintenant c'est tout.
ጤና ይስጥልን። ጤና ይስጥልን። ለምኝች የሚሰማ
ይሰማል ይሰማል።
ትንሽ ይረዳል። ማሰብ ከፍ ያድርጉልኝ። ምን እንርዳው?
ተበላሽቶብኝ ነበር ነው ጥገና እንዲደረግ
እሺ ቢጂአይ አይዲዮ ትልቀበለው
እሺ
የቢጂአይ ID ወይም መለያ ቁጥሮትን እሺ አስራ አራት አስራ አራት አርባ አንድ አርባ አንድ ሀምሳ ስምንት ሶስት
ስምንት ሶስት አ፣
ደንበኛችን መስመር ላይ ጠብቁን፣ እየፈለኩሎት ነው።
እሺ።
ደንበኛችን በዚህ ቁጥር አልመጣልኝም። ምናልባት ይህን number ዎትን ይነግሩኛል።
አስራ አራት አርባ አንድ ሀምሳ ስምንት ሶስት ሀምሳ ስምንት ሶስት
ደንበኛችን ድምፁ ጠፍቶ ነበር። ምን አሉኝ?
አስራ አራት አርባ አንድ ሀምሳ ስምንት ሶስት
አስራ አራት አርባ አንድ ሀምሳ ስምንት ሶስት አይደል ያሉኝ?
አዎ አዎ
በዚህ ቁጥር እየመጣልን አይደለም ደንበኛችን። እባክዎ ትንሽ ጠብቁን እሺ፣ መስመር ላይ ብርሃኑ ባርና ሬስቶራንት ነው።
አዎ አዎ
ምንድን ነበር የሆነቦት ፍሪጆ?
ብዙም አይቀዘቅዝም።
ምን አሉኝ?
ሁለት ቀን ምናምን ቆይቶበት በደንብ አይቀዘቅዝም አያቀዘቅዝም።
okay፣ አያቀዘቅዝም ነው።
አዎ በደንብ አያቀዘቅዝም።
እሺ፣ ሙሉ ስሞትን ልቀበለው?
ምን ወርቅ
ምን አሉኝ? ይቅርታ ደንበኛ፣ ድምጾ በጣም እያስቸገረኝ ነው ለመስማት። ምንድን ነው ያሉኝ?
አመለ አመለ አመለ ወርቅ አዎ
አመለ ወርቅ ማን ዋለ
ዋለ።
አዎ
እሺ፣ ስልክ ቁጥር በዚሁ ልመዝግብ።
አዎ በዚሁ መልኩ
እሺ፣ ደንበኛችን ሌላ የምረዳው ነገር አለ?
እሺ፣ አመሰግናለሁ። ይኸው ነው።
እሺ፣ ደንበኛችን ስለ ደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከምትሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።